ሄሎ ጤና ይስጥልን። ስንተን ህክምና ሞከር
ደህና ዛሬ መስገድ ትላንት ይህንን ቁጥር ሰጥተውን ነበረኝ።
እ?
ትላንት ይህንን ቁጥር ሰጥተውኝ ነበረኝ።
እሺ ዶክተሩ በዚህ ቁጥር ደውልና ዶክተሩ ከገባ በዚህ ስታይ ተብሎ ነበረኝ።
ማን ዶክተር ማንን ነው?
እንኳን ዶክተሩ ሳይን ቤታ ዶክተር መሀመድ ነው።
ዶክተር አህመድ ነው።
አዎ አህመድ አህመድ።
የቆዳ ሐኪሙ ነው።
አዎ የቆዳ ሐኪሙ አይገባም ዛሬ
ዛሬ አይ- መቼ ነው የሚገባው?
ማክሰኞ ሰባት ተኩል እ፣ ማክሰኞ።
ማክሰኞ አዎ።
okay እሺ እሺ